ሄሎ ሄሎ ይሰማል?
ይሰማኛል። አዎ።
አዎ ለእኔ እየተሰማኝ አልነበረ እና order pin አድርጊ
እንትና order ነበሩ ሀያ አራት ሰማንያ ሶስት ዝናብ አላሰበም ሀያ አራት
ሰማንያ ሶስት
ሀያ አራት ሰማንያ ሶስት ምን ሆነብህ?
pin አድርጊልኝ የዝናብ እንትን አልተጨመረም።
የዝናብ አልበራም እኮ
ኧረ በርቷል በርቷል።
ማነው ስምህ?
ብሩክ አለማየሁ አይላለኝ። እሺ አይተሽ pin አድርጊልኝ